አሎ
እሺ
መጣል በቃ
እሺ እሺ ኧረ የኔ ድምፅ አይሰማም እባክህ
በኮል ሴንተር ወይ ልስፈን ልስፈን ወይ ልስፈን እንዴ ደንስልኝ
ደንሻለሁ ደንሻለሁ
እሺ ነይ የኛው አይሰራም outgoing ኡ outgoing አይሰራም አዎ።
በቃ ችግር የለውም እሱን አስለቅቅልሻለሁ እሺ ነው እሺ ያኛውን ነግሬያቸዋለሁ የእንትኑን የምን በ short code ኡ ይውጣልን ብዬ ኧረ ዝም በይ አዎ እኮ አባይ እኮ ደወለልኝ አሁን እናንተ ጋር ነው ምናምን አለ እና አላው ካረጉንማ በቃ የሁሉንም ነው እንደዛ የምናረገው እኮ እኛ ት- እንዴ ኢዋን እየቻለ እንዴት ይሄ አይችልም አልኩት ኧረ ይመችሽ ይመችሽ
ምን ማለት ነው በጣም በጣም
እዛ አይ በ- እነሱ ጋር የሚፈቅዱ ከሆነ የሚችል ከሆነ technically የሚችሉ ከሆነ ችግር የለውም ምናምን አለ አዎ እኛ ይችላል የኛ ይችላል በቃ ይችላል ከቻለ ታዲያ ለምንድነው የሚገድቡት even የእናንተ አዎ።
ራሱ ለቁጥራችሁ ነው የሚወጣው ሲደወል አዎ አዎ አዎ caller ID እኮ set ማድረግ እንዳንችል ስላረጉን ነው እሱን ካረጉንማ እንችላለን okay አይ እኔ እንትን እላለሁ እዛ ለሚሊዮን ራሱ ነግረዋል በቃ አይ አንቺ ሌላም ነገር እነግርሻለሁ የፐርሰናል ነገር ሚሪ ጋር የምታደርግ አደርስልሃለሁ ምን አለክ ቫት አለክ
አለ እስኪ ብቻ ቫት ትሰራለህ አረ የምን ባስ ባስ እስቲ አሰሪ ስራ የለም ስራ፣ ስራ።
ታውቂያለሽ እኮ አሰሪ ነው ምንድን ነው ምን ባስ ነው?
በቃ ይሰራል የታባቱ በቃ ያለሽ ነገር እስቲ
ጣል አጫውትሽ እናደርጋለን። እሺ እሺ እሺ ብሮ ቴንክ ዩ አባት